አቶ ልደቱ እንዲህ ከደርግ ዘመን ጀምሮ ካናዳ የሚኖር ታላቅ ወንድም ሄሎ ጤና ይስጥልኝ አሊባባ።
ለሰው አ።
መቶ ዘጠና ሁለት ዓመተ ምህረት ነበር።
ይካብ በሁለት ሺ አስራ ሶስት ና አስር አይተን ነበር።
ምን አለኝ?
ይካብ በሁለት ሺ አስር ና አስራ ሶስት
አዎ አለን። ስምንት መቶ ሺህ ባንክ እናወጣለን ያልነውን አይደል አባት?
አንድ ሚሊዮን አምስት መቶ ሺህ ብር ይላል። ሁለት ሺ እኮ አንድ ነጥብ አምስት ባንክ እናያይዛለን ያልነውን አይደል አ አይደል?
አ እ እሺ ቁጥር ልስቶ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና በዚህ ደውሉለት።
አዎ ደውሉልን።
እሺ